Hello. hello አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ። ምን ነበር?
betting ቆርጬ ነበር እና እሺ፣ account ላይ ቆርጬ አንድ ጨዋታ ወጥቶብኝ ነበረ።
እሺ። cashier code ኡን ትነግረኛለህ?
ኮዱን አዎ፣ cashier code።
ID ዮ አይ ID ዮ ከታች cashier code የሚል የለም?
ኦንላይን ነበር። እስቲ እሺ፣ ID እንደዛ ከሆነ copy paste አድርገህ ላክልኝ ቴሌግራም ላይ።
እሺ፣ ኮፒ ጌት አድርጌ ID ውን ልንገርህ፣ ቁጥሩን የቴሌግራም ወይስ አ ታውቀዋለህ?
አላውቀውም።
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ፣ እዛ ላይ bet ID ውን ላከው check ይደረግና ይመለስልሃል። ችግር የለውም።
ዜሮ ዘጠኝ አስራ ሶስት አይደለም ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አዎ አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት እሺ፣ እናመሰግናለን።